ጤና ይስጥልኝ ሄሎ ሄሎ ጤና ይስጥልኝ።
እ ጤና ይስጥልኝ ዮናስ ነኝ። አጋጣሚ እናንተ የሰጣችሁኝ cashier ማለት ነው።
ዮናስ እኛ- ኬት ነው? ይቅርታ
አዎ ቲኬት አዎ ቲኬት አያወጣም ማለት የደረሰኝ ቲኬት እንፈልግ ነበርና አያወጣም cashier ኦቹ ማለት ኬት ነው ዮናስ? ይቅርታ
አላማጣ ዮናስ አላማጣ ምንድን ነው የማያወጣልኝ አልከኝ?
ደረሰኝ ቲኬቶች አያወጣልኝም። cashier ኦቹ ሙሉ ደረሰኝ ቲኬት አያወጡም። ሪ- ሪደን ቲኬት እሺ።
ማለት ነው። ገለባ
ቆይ እሺ አንዴ ጠብቀኝ።
እሺ